ሄሎ
አቤት ሰላም ከአዲስ አውትፊት ነበር የምደውለው።
እም፣ ከአዲስ አውትፊት ነው የምደውለው።
እሺ okay እኛ ጋር ቀሚስ order አድርገሽ ነበር አይደለ?
አዎ okay ደረ- ደርሷል ነበረ የት
okay እ፣ እንትን ታውቀዋለህ ጳውሎስ መድኃኒዓለም
ጳውሎስ እ፣ ነው የሚባለው like ለሞተረኛ ስለሆነ ጳውሎስ ነው ሰፈሩ ስሙ አዎ ጳውሎስ ሆስፒታል ማለት ነው okay አዎ ወደ ፒያሳን አልፎ ምናምን ነው አይደል አዎ ፒያሳን አልፎ okay
እዛ ነኝ እሺ እሺ አዎ፣ okay እ፣ እንትኑ ብሩን ለሱ ለሚመጣው እንትን ነው transfer ማድረግለት ለሞተረኛ ትልኪለታለሽ ለሞተረኛው transfer ላድርግለት ብሩን። አዎ፣ እንደዛ ነው የምታደርጊው እሺ የኔ እናት እናመሰግናለን አመሰግናለሁ ኦኬ